ሄሎ ጤና ይስጥልን ቢሽት ቤት
ቤት ቤት አዎ ቢሽት ቤት ነው
ኧረ ሁለት ሺህ ብር ውስልላ አድርጌ ነበረ ዛሬ እሺ
አል- አልገባልኝም እሺ አንዴ
እ?
አንዴ ጠብቀኝ
ወይ ሰላም ነው
ሰላም ነው አለን አለን
አለ
ምን ልርዳ ወንድሜ
ሁለት ሺህ ብር ውስልላ አድርጌ ነበረ ዛሬ ጠዋት
እሺ እስካሁን አልገባልኝም
ቤስ ቤት ስልክ ንገረኝ
ራሱ ነው ዜሮ ዘጠኝ ሀያ ሁለት እሺ
ሀምሳ አራት እሺ
ሰባ አምስት ዜሮ ስድስት
ሁለት ሺህ ብር ነው አይደለ hello ወዬ ገብቷል እኮ ወደ ቴሌ ብር ገብቷል ሙራድ አይደለ ሁለት አ አዎ ገብቷል እሺ
ወደ ቴሌ ብር አዎ አዎ ስንት ብር ነው? ሁለት ሺህ ብር ሁለት ሺህ ብር አዎ
ያለሽ
እሺ አባቴ መልካም ምሽት